hello hello hello አቤት እስቲ በናሽ ደግመሽ ንገሪኝ። ትክክል አይደለም አሉኝ ሲደውሉ ቁጥሩ እ ዜሮ ዘጠኝ አስራ አምስት ሰባ አራት ሰላሳ ሀያ ሰባት ዜሮ ዘጠኝ አስራ አምስት ሰባ አራት ሰላሳ ሀያ ሰባት okay አስራ ሰባት ብዬ ነው። አየሽ ሀያ ሰባት አይደል?
አዎ አየሽ ያንቺንም ስልክ ንገሪኛ። ባቅላባውን አቀበልሻለሁ።
ዜሮ ዘጠኝ ሀምሳ ሶስት እሺ ሀምሳ አምስት ሀምሳ አምስት ሀምሳ አንድ ሰላሳ ሀምሳ አንድ ሰላሳ ሰላሳ አየሽ፣ እደውልልሻለሁ በቃ።